ሰላም ነው። የሆነ ለአንድ ቀዶ ነበረ ልጁና ደንበኛችን።
እሺ
እና እንዴት ነው ተመላሽ የሚደረግለት?
እ ሄሎ ወየ የሰማ ወይ አዎ፣ የእንትን የካሸር ኮዱን ንገረኝ።
ዘጠና ዘጠኝ ሰማንያ
ዘጠና አንድ ዘጠና ዘጠኝ ዘጠና ዘጠኝ ዘጠና ዘጠኝ
እሺ
ዘጠና ዘጠኝ ሰማንያ እሺ
ዜሮ ዜሮ አንድ
ሀምሳ ብር ገብቶ ሀያ አምስት ብር ገብቶላል። እሺ
ሀያ አምስት ሀያ ብር አምስት አዎ እሺ። ሌላ ትኬት ደግሞ ማለት ነው።
ሄላ ሄሎ ወየ ምን ሌላ አልከኝ?
ትኬት ደግሞ ልንገርሽ ሌላ ትኬት ደግሞ ልንገርሽ ሌላ አለ አ ዘጠና ዘጠኝ ሰባ ዘጠኝ ቆይ አንዴ ዘጠና ዘጠኝ
ሰባ ዘጠኝ እሺ
እ አራት ሰባ ሶስት
ሀያ አምስት ብር በዚህም እሺ
እሺ